ለጤና ስለዚህ
አንሳ ፋሚሊ ወይ ኢንፎርሜሽን ለመጠየቅ ነበር።
እሺ ስም አልበል ሊዲያ እባላለሁ።
ሊዲያ ማን?
አዎ አቤት
ሊዲያ ያባት ነው።
ዳኛቸው
ሄሎ አቤት ዳኛቸው ሄሎ ሄሎ ሄሎ